ሰላም ጤና ይስጥልኝ። ጤና ይስጥልኝ። እግዚአብሔር ይመስገን። Donkey Tube ላይ ነው የደወሉት። ምን ልርዳዎት?
እኔ ትንሽ እንትን ነኝና በጣም እሺቱ ጋር ማውራት ፈልጌ ነው።
እሺ፣
እሱም ማግኘት አልችልም። ከሱ ጋር ወጥተን እንደዚህ ያው እኛ አሁን ማውራት የበጎ አድራጎት ስራዎች እንሰራለን፣ ግን ደግሞ አሁን ከአንድ ሺ አምስት መቶ በላይ የተመዘገቡ ሰዎች ስላሉ ወረፋ ያዙ አንድ አመት ሁለት አመት የሆናቸው ማለት ነው። ስለዚህ እኛ ምዝገባ ለጊዜው አቁመናል፣ እየመዘገብን አይደለም።
እ- እ፣ እሺ፣ እሺ እሺ።
ሰላም